ሄሎ ጤና ይስጥልኝ ቅዱስ ነኝ። አቤት
ቤት ሰማንያ ስድስት ሰባ ስምንት ሰማንያ ስድስት
ስድስት ሰባ ስምንት ስንት ስንት አልከኝ?
እ
ሰማንያ ስድስት አይ ሰባ ስምንት ሰባ ስምንት ምን ሆነ?
አ፣ ተቃራኒ ይዤ ነው ቴዲ ላይ አድርግ ነው ይሄ order አይ ከአንድ driver ወደ ሌላ driver አናስተላልፍም።
እንዴት እ፣ ከአንድ driver ወደ ሌላ driver ማስተላለፍ ትተናል። የሚያወጥ የሚያወጡልህ የሚያወጡልህ ከሆነ
እ የሚያወጡልህ ከሆነ ልጠይቅልህ። ሌላ ያስከውን order ንገረኝ። ተቃራኒ ሌላ ጋር ሰማንያ ስድስት ስልሳ ዘጠኝ
ስንት ሰማንያ ስድስት ስልሳ ዘጠኝ ስልሳ ዘጠኝ
አ
ጠብቀኛል ደስታ ነህ?
አ
ጠብቀኝ። እሺ ልጠይቅልህ።
እሺ
ሄሎ ደስታ፣
ወይ
የቻኖሊው ነው የሚወጣው።
የቻኔ ነው የሚወጣው አዎ
አውጪ በቃ በቃ እሺ። አሁን ስራው እሺ፣ ጎሮ የሚሄደውን
ለምን ቆየ እኮ እሱ ነገር ምን ተገባ እም እም እም። ገና እኮ ነው ገና ገና ነው። ኧረ ሁለቱም ገና ናቸው። ሁለቱም ሰዓታቸው ገና ነው። አዎ እና ኦስካር አይወጣም
የኦስካሩ አይወጣም።
እሺ እሺ
ቻኖሊውን አውጥቼዋለሁ። እሺ ደስታ።
እሺ እሺ ጠብቅ ጠብቅ ይመጣል አሁን የብርሃኑ የሚባል ልጅ